አነስታለን ዋሽንግተን ህክምና ማዕከል።
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
የአዋቂ ከሰባ ዓመት በላይ የ general checkup ካ- ፓኬጅ አላችሁ እንዴ?
ጀነራል ቼክአፕ ፓኬጅ
ለ general checkup package አለ። hello፣ Hello።
እሺ። ለጉዞ ነው የፈለጉት ወይስ ለራስ?
አይ ለጉዞ አይደለም፣ እንደዚሁ ለ ከሰባ ዓመት በላይ ነው እና check ለማድረግ ነው ምን ምን check ማድረግ እንዳለበት እና
Okay። ስልክ ልስጣችሁ ከዛ ወይስ ፓኬጅ።
ለሽን ስልክ?
እሺ
ዜሮ ዘጠኝ ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ እሺ አመሰግናለሁ።
እሺ